hello hello፣ ሰላም ጤና ይስጥልን።
ቻል ከቺፕቺፕ ነበረ የምደውሉት።
እሺ ቺፕቺፕን ይጠቀማሉ አይደል? አይደለ?
አ- እሺ፣ እንዲስተካከል የሚፈልጉት ነገር አለ እንዴ?
እም?
ይሄን ነገር ቢስተካከል የሚሉት ነገር ካለ እንትን ለመጠየቅ ነበረ። አስተያየት አይ የለም።
አሪፍ ነው።
አ- አይ አይ።
እሺ፣ እንትንስ pro- እንዲጨመር የሚፈልጉት product ካለ
እንደ- ማዘዝ ምን ፈልጉት ያላገኙት
ምን ይሄ?
የለም። እሺ፣ እየተጠቀሙ ነው አሁንስ?
አ- እሺ፣ ይጠቀሙ። እሺ፣ እናመሰግናለን። መልካም ቀን።